Hello አቤት ይቅርታ ተቋረጠ።
አ
እሺ አስራ አራት ሺህ ነው ያልከኝ? አ? አሸናፊ ሀይሉ አ
እሺ እሺ አንዴ ጠብቀኝ እሺ ይቅርታ።
እሺ
እሺ አሁን confirm አድርጌልሃለሁ ከሰዓታት በኋላ ይደርሳል። እሺ processing ላይ ነው አሁን።
እሺ እኔ የምልሽ እሺ ከዚህ ቀደም confirm ያልሆነ ብር አለ? እስቲ አንድ ታይልኝ።
መቼ?
እ ከሁለት ቀን በፊት ከሁለት ቀን በፊት የሳምንት አድርጌልህ?
አዎ እስቲ እሺ እሺ ጠብቀኝ። hello
አቤት የለም ሁሉም ገብቷል። አምስት ሺህ አስራ ሰባት ሺህ እና አስራ ሶስት ሺህ ነው በዚህ ሳምንት ዙ ያደረከው አ
ያልገባ የለም።
እሺ እሺ በቃ እሺ አመሰግናለሁ።
አመሰግናለሁ። መልካም ምሽት።